ይስጥልን። አቤት። ቤኔተ ቴሌኮም ወልደቴ ቴሌኮም
ይሰማል። ምን እርዳው?
ወደ በጋ ሽልማት መቶ ብር አምሳ አግኝ ነበር። ምንድን ነው እናንተ ሽልማትም አሉበት? በእናታችን
አቤት
በጌም ጨዋታ አምሳ ብር መቶ ብር አግኝቻ ነበረ። ለምን ነው ሽልማቱም አይላከው ነው እናቱ አልገባሎትም። የሲስተም ችግር ነው እንጂ ይገባሎታል። አልገባ አልገማ
በዚህ ስልክ- በዚህ ስልክ ቁጥር ነው።
አዎ አንዴ check ይደረግና እደውላለሁ።
check አድርጉ በእናታችን እሺ ውድ ደንበኛችሁ ነኝ በእናታችን